hello ጤና ይስጥልን YouTube
hello ጤና ይስጥልኝ።
እግዚአብሔር ይመስገን። እንዴት አመሹ?
መቼ ነው ለትምህርቱ ነበር የደወልኩት።
እሺ ይቻላል።
ባለቤቴ ናት የምትመዘገበው። ለ- ለመዘግባት እችላለሁ አይደል ስሟን?
አዎ ይቻላል።
እሺ ስሟን ልስ- ምንድን ነው የማደርገው?
ስም፣ ስልክ ቁጥር፣ አድራሻ ይነግሩኛል።
ስሟ ሰላማዊት ታየው።
አንድ ጠብ ሲስተም ወጥቶብኝ ነው።
ሄሎ
ሄሎ አለሁ ሲገባ ነው። ይቅርታ በጣም እሺ፣ ስም አለበት
ሄሎ
ስሞትን ማለበት ሰላማዊት ይሳያል።
ስልክ ልቀበል
ዜሮ ዘጠኝ አስራ ሶስት
ዘጠኝ አስራ ሶስት ስልሳ አምስት ዘጠና ሰባት ሀያ አንድ ስልሳ አምስት ዘጠና ሰባት ሀያ አንድ
እሺ አድራሻ የት ነው?
የምንኖርበት ነው
አዎ
እ፣ ጦር ኃይሎች አዲስ አበባ።
እሺ ማስታወቂያውን ከየት ነው ያየው?
እ፣ TikTok ላይ
እሺ ኮርሱ የሶስት ወር ኮርስ ነው።
አዎ፣
በአካል ከሆነ ኮሜዲያን እሸቱ ሰኞ፣ ሮብ፣ ዓርብ ካልሆነ ማክሰኞ፣ ሐሙስ፣ ቅዳሜ ከአስራ አንድ ተኩል እስከ አንድ ተኩል class አለ ማለት ነው።
ሰኞ ሮብ ዓርብም ከአስራ አንድ ተኩል እስከ ስንት?
ሰኞ፣ ሮብ፣ ዓርብ ካልሆነ ማክሰኞ፣ ሐሙስ፣ ቅዳሜ ከአስራ አንድ ተኩል እስከ አንድ ተኩል ለሁለት ሰዓታት ማለት ነው።
okay እሺ። የት ነው? ዘጋችሁ።